ሄሎ ጤና ይስጥልኝ።
ሰላም ነው። ስለአታ እንትን ልጅ እንትን ብዬ ነበር ብዙ ከዛ እንትኑ አልመለስም ክሬት ነበር ያደረኩት ብሮቲ ጋርዴን ሲል አልመጣለኝ እንትኑ ማለት ነው ሽንኩርት ድንችና ቀይ ስራ ዜ ሁለት ሌድቹ አልመጣም ኮዱ ልንገርህ እስኪ እስኪ ንገሩኝ፣ ስልክ ቁጥሮትን ይንገሩኝ።
ሀያ ሰባ ዘጠኝ አስራ አንድ ሀያ አራት ሀያ አራት ሰባ ሁለት ሰባ
ሰባ ሰባ ገነት በሚል ነው።
አዎ ገነት እንትን አዚያ ሶ ሁለት ቀይ ስር ሽንኩርትና
Okay ያዘዙት ሽንኩርት ቀይ ስርና ድንች አይደል?
አዎ ድንቹ እንትን አለ ግብያ complete አድርጓል።
አዎ complete አድርጓል።
Check ያድርጉት።
Order ኡንም እንትን ብሏል ሰጥቶኛል። ሀምሳ አንድ ሰላሳ ሁለት ሰላሳ አንድ
Order code ሰጥቶታል።
አዎ ሀምሳ አንድ
Okay እሺ፣ አንድ application ኑ ላይ ገብተው order ላይ አንድ check ያደርጉልኛል።
ምን ላርግ ምን ብዬ ላርግ ኦርደሩን ከታች ከታች ኦርደርስ የሚል አለ ከቻርት አጠገብ
ኦርደር እ እሱ ጋር እሱ ላይ አዎ፣ እሱ ላይ ሲገቡ ታዘጋጃለህ ቆይ
እስኪ አሞቅ- እሺ ቆይ የድንቹ ላይ ነው የምገባው ሄሎ አ- አ- ኦርደር ላይ አቤት አለው አዎ አለ ድንቹ ላይ
አይደለም ከታች order የሚል አለ አይደል ከታች Order ይሄ home home social tab ምናምን የሚለው ከታች እ? Home?
Profile አዎ አዎ ከታች።
Order አዎ Order የሚል አለ እሱን ሲነኩት to share to pay to receive ምናምን የለም እዛ አካባቢ ከላይ ካዩ ኦርደር የ ቱ
ቱ ሼር to pay የሚል የለም ቱ ፔይ የሚል የለም እዛ
To share የሚል አለ
ከእሱ አጠገብ to pay የሚል የለም አዎ to pay አለ እንካ
አዎ እሱ ላይ የድንቹ
እሱ ጋር እሱ ጋር ልግባ ብሎ አልመጣም እ to pay አዎ አለ አምስት ኪሎ አለሙ ይላል አለ
የድንቹ አይደል አዎ
የእርሶ የእርሶ የእርሶ group አዎ አዎ Group ኡ ክፍያ አልሰጠውም።
የለም እሱ ላይ የጨረሱት እስኪ ክፍያው እ
አዎ የድንቹን አዎ እሱ ምን ላድርገው አዎ
እሱ com- com- complete payment ይበሉት ክፍያው ኮ- ኮ- አዎ complete ልበለው
ሄሎ ኮምፕሊት ፔይመንት አዎ